አዎ እሺ አለች። hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከችክችክ ነበር የምደውሉት።
እሺ እሺ።
ትላንት የተመለሰ product ነበሩት።
አዎ እሺ አስር ኪሎ ሽንኩርት ነገ ቢመጣሎት መረከብ ይችላሉ?
ነገ እሑድም እየ- አይ አይ ሰኞ ሰኞ ነው የሚሻለው።
okay ለሰኞ ይሁንሎት።
አዎ ለሰኞ ይሁን።
እሺ ሰኞ አስገባሎታለሁ።
እናመሰግናለን።
እናመሰግናለን። እሺ፣ እ፣ ግን አስተያየት መስጠት ይችላለሁ።
ይችላሉ።
እ፣ እንትን በፊት በጣም ጥራት ያለው ነበር። አሁን ጥራት እየጎደለው ነው ያለው።
okay እሺ አሳውቅሎታለሁ።
አስተካክሉ።
ይቅርታ በጣም እሺ እ፣ እሺ፣ እሺ።
እናመሰግናለን። እሺ እሺ